The Voice of America.
በኢትዮጵያ የብሪታንያ፣ አውስትሬሊያ፣ ካናዳ፣ ዴንማርክ፣ ኒውዚላንድ፣ ስዊድን፣ ቼክ ሪፐብሊክ አምባሳደሮችና እንዲሁም የጀርመንና የዩናይትድ ስቴትስ ኦፍ አሜሪካ ጉዳይ አስፈጻሚ ኃላፊዎች ለሰብአዊ መብት መከበር መቆም በሚል በጋራ ጋዜጣዊ መግለጫ አውጥተዋል። ባለፈው ቅዳሜ የታሰበውን ዓመታዊ የዓለም የሰብአዊ መብት ቀን ተንተርሰው ነው የዘጠኙ አገሮች አምባሳደሮችና ከፍተኛ ኃላፊዎች በኢትዮጵያ የሰብአዊ መብት ላይ ያተኮረውን ጋዜጣዊ መግለጫቸውን ይፋ ያደረጉት። ዝርዝሩን አሉላ ይዟል።
አገሮቻችን እስከ 15000 ኪሎ ሜትሮች በሚደርስ ርቀት ተለያይተው የሚገኙ በውቅያኖሶች የተከፈሉ በተራሮች የተጋረዱ በረሃ አቋርጦ የሚደረስባቸው ጭምር ቢሆኑም ከሚያቆራኙን በርካታ የትስስር ገመዶች አንዱ 1778 ቃላት ያሉት ዓለም አቀፉ የሰብአዊ መብቶች ድንጋጌ የሰፈረበት ሰነድ ነው ሲል ይንደረደራል መግለጫው። የዛሬውን የታህሳስ አንድ ይለዋል 2006 ዓ ም ያለፈውን ቅዳሜ ማለቱ ነው። የዓለም የሰብአዊ መብት ቀን ስናከብር ብሪታንያ፣ አውስትራሊያ፣ ካናዳ፣ ዴንማርክ፣ ኒውዚላንድ፣ ቼክ ሪፐብሊክ፣ ጀርመን፣ ዩናይትድ ስቴትስ ኦፍ አሜሪካ፣ ስዊድን እና ኢትዮጵያን ጨምሮ አርባ ስምንት አገሮች በሁለተኛው ዓለም ጦርነት የተፈጸመውን የግፍ ምግባር ተከትሎ እያንዳንዱ ሰብአዊ ፍጡር ክብሩ ሊጠበቅ ይገባል ሲሉ ይህንን እውን ለማድረግ የተሰባሰቡበትን ጊዜ በማሰብ ነው ይላል። በቂ የምግብ አቅርቦት፣ ልብስና መጠለያ የጤና አጠባበቅና የመማር ዕድል ሊከበሩ የሚገቡ መብቶች መሆናቸውን በመጥቀስም ድህነት በጠናባት የኢትዮጵያ መንግስትና ዓለም አቀፍ አጋሮቹ የእያንዳንዱን ግለሰብ ክብርና የሰውነት ዋጋ ለማስጠበቅ ቃል ገብተዋል ሲል ይቀጥላል መግለጫው። በልማድ ምግብ ለስራ በመባል በሚታወቀው በእንግሊዝኛው Safety Net በተባለው ፕሮግራም አማካኝነት ለስምንት ሚሊዮን ሕዝብ በድህነት ውስጥ ለሚኖሩ ሰዎች የገንዘብ ድጎማ የሚያደርገው መርሃ ግብር የተገልጋዮቹን የኑሮ አቅም በማሻሻል መርዳቱን የገለጸው መግለጫው በኢትዮጵያ ሁነኛ እመርታ ተመዝግቦበታል ያለውን እንደ አውሮፓውያን የዘመን አቆጣጠር በ1990ዎቹ 20 በመቶ ብቻ የነበረውን የተማሪዎች ምዝገባ እድል ዛሬ እጅግ በሚደነቅ ሁኔታ 93 በመቶ መድረሱን ያትታል። ይሁንና የመንግስታቱ ድርጅት የሰብአዊ መብት ጥበቃ ድንጋጌ ከጸደቀበት 68 ዓመታት በኋላ ዛሬም እነኛን 1778 ቃላት ያዘለው ሰነድ በ1995 የኢትዮጵያ ሕገ መንግስትም ታቅፏል። ለሰው ልጆች መብት ከበሬታ አሁንም የማሳካት ጥረቱ እንደቀጠለ ነው ይላል። ጉዞው ቀጥሏል ያለው መግለጫ የኢትዮጵያ መንግስት በቅርቡ የደነገገውን የአስቸኳይ ጊዜ አዋጅና ፈተናውንም ያነሳል።